አለብሽ። ጤና ይስጥልን። ከቪዲዮ ኢትዮጵያ ነበረ
አብሮ ይስጥልን።
እ አሁን ደውለው ነበረ እም ደውለው አስመዝግበው ነበረ ማሽን በፊት
አዎ ተመዝግቧል።
አዎ፣ አድራሻውን ሊነግሩኝ ይችላሉ?
አድራሻው መብራት ኃይል ጫፍ ላይ የለም ወደ ላፍቶ ጥፍ መባያ ለቡ መብራት ነው።
አ- አዎ መብራት ሳይሻገር ጫ ወደ ላፍቶ መሄጃ
ከለቡ መብራት ወደ ላፍቶ ሜዳ ማለት ነው።
አዎ ለ- መብራት ጫፍ ላይ እጥፍ መባያ አለች ወደ ላፍቶ መሄጃ እሷ ስር
ልዩ ቦታው ምንድን ነው የሚባለው? ያው በአድራሻው ስለሚመጡ አ፣ ልዩ ቦታ ጅግዳን ነው።
ኮሌጅ ምን ጅግዳን ኮሌጅ ትግዳና ያሉ አዎ ጅግዳን ኮሌጅ
ጅግዳን ኮሌጅ አዎ
እሺ። ወደ ላፍቶ መብራት መሄጃ ጅግዳን ኮሌጅ።
አዎ
እሺ፣ ደንበኛችን አድራሻውን ለመጠየቅ ነበረ።
እሺ እሺ እሺ፣ እናመሰግናለን።
እሺ